እንትን ገና ረፍት ያለ ጦር ምን እንደሚታይ እኮ ገርሞኛ ነበር። ይኸው ገና አርባ ስኛው ሰከንድ ላይ ሄሎ
እንጂ ሄሎ ይዶይ ሄሎ ይዶይ ሚስት ቤት
ሰላም ነው? ጤና ይስጥልኝ።
እግዚአብሔር ይመስገን።
ኧረ ዛሬ ዲፖዚት ማድረግ አልቻለም። እንዴት ነው? ምንድን ነው?
ምን ይልሃል?
ምንም በቃ አይሰጥም። ይሄ ቻፓ ላይ ነበረ፣ እሱ ላይም ጠፍቷል። CBE አለካ አለካ
የታችኛው ደግሞ ጭራሽ አይሰራም። SantimPay
SantimPay ላይ ቴሌ ብር አይሰራም። አዎ ግን ኧረ እንትን በቻፓ ምን እ፣ እንትን CBE CBE ማ ድሮም እኮ የለም በ SantimPay
ኧረ አሁን ዛሬ አምጥቶታል ግን አይሰራም።
በ SantimPay ድሮንም CBE አልነበረም የነበረው በቃ ቴሌብር ብቻ ነው። ቴሌብር እና ሌሎቹ ብቻ ናቸው።
ቻፓ ላይ በቴሌብር ደግሞ ቻፓ ላይ ነበረ፣ ግን ዛሬ አጥፍተውታል። እንደዚህ ሲጠፋ ምናምን የእኛ ችግር ሳይሆን ማለት ነው CBE ዎች ራሳቸው ከባንኮቹ ናቸው የሚያጠፉት።
እኮ እሺ፣ በምን መንገድ ነው? እሺ ወይ አሁን ለምሳሌ በቻፓ እ፣ በ BOA መጠቀም ትችላለህ፣ በ HelloCash መጠቀም ትችላለህ፣ በቴሌብር መጠቀም ትችላለህ። እነዚህ እነዚህ አማራጮች አሉ
እ፣ በ voucher ከእናንተ ጋር እንደማለት አይቻልም።
ይቻላል። ግን ሄደህ shop ላይ ነው እንጂ ከኛ አትችልም።
shop ደግሞ የሉም በቃ የት አካባቢ ነው ያለው?
እኔ ገንደቆሬ እንትን ሳቢያን አካባቢ ሳቢያን አዎ።
እ፣ ቆይ አንዴ
ይለፈልፋል እኔ የገጠር ልጅ
ስለዚህ ምን ልበለው፣ ኧረ ሳቢያን አካባቢ ነው ያለው እሱ
ምን
አቶ ቴ ምች
እ?
አቶ ቴ
የት አቶ ቴ አቶ ቴ አቶ ቴ የለም።
የለም
ኧረ የለም።
አቶ ቴ እኛ ሾፕ አለ።
የት ነው? የት ድሬዳዋ ነው ነው ያለሁት። ድሬዳዋ ነው።
okay ድሬዳዋ ከሆነ ማለት ነው እንትና ቆይ ስልክ ልስጥህ።
እሺ እሺ። አሁን በቃ በ voucher ካለ
እሺ እንትን ድሬዳዋ ቀበሌ ዜሮ ሁለት ልዩ ቦታው ሰኢዶ አጠና ተራ የሚል አለ አ- አ- አለ አይደለ? እዛ ሰኢዶ አጠና ተራ አዎ እሺ እዛ እሺ አለን። እሺ shop
የቱ ጋር እሺ እ፣ ሰኢዶ አጠና ተራ አካባቢ እዛ አካባቢ ነው ያለን ወይ?
እዛ ጋር አለ አዎ እዛ ጋር አለን።
voucher ምናምን ያደርጉልናል።
አዎ ይቻላል ይቻላል ይቻላል። አባ።
እሺ እሺ ስለደወሉት እናመሰግናለን። መልካም ምሽት።
እሺ እሺ
የቱ ጋር ነው እንጂ ሰይዶ አጠናጠር